የእናቱ ጽፋት ትንሽ ሁለት አንተ አንተ ደአዊከ ሶስት ተመይታ ቢያጦስ መንገል የሆሙ አራት ባቢሎን ንብሕታ ከመተንስአ ተጣይ ሁለት ማይቤቱ ወይነ ባቢል ሶስት ጻድቅ ወየር ፋሲለደስ አራት ክቡራን ነየሙ ሕዝበ አሚን ሰያፍ ሶስት ራ- ሸልተ እብን ሀበታወት አራት ሳሙኤል ወልድ ዘይትኔሃር አምስት አጥራጥየ ወስቆመ ፍናኪሮስ ወዳቂ አንድ ይ- ክርስቶን ወልደ ይሁዳ ሁለት እፎ አልጠቀ ሀበ ሀገሩ ሶስት ሀሳዊ ውእቱ ዘንርየ እዮ ወቦ ለይቤሉ በእዝል ጉባኤ ቃና ይጀምራል። ለምሳሌ ሀገር ልዳ ወፋርስ ዘጊዮርጊስ ይላል ማለት ነው። ይህ አይነት ሲመጣ እንደ ዳጋ ትብለቅ ከደብረ መቅደሱ አድርገህ ፍጠር። በልውጥ የሚበዙ ቤት መምቻ መደብም ይሆናል። ፈጠራውን ከቧሄው ላይ አድምጥ። ውስተ ደብረ ወህኒ ስቅልዎ እንደ ለእስጢፋኖስ ሰማዕት ነው። ፈጠራውን ከዚያ ተመልከት። ለሰብዕና ከኢያሱ እንደ ዘቆደሪ አይባን ልብሱ ነው። የዘይዜ ቧሄ በልውጥ ሲሆን ተነሽ ሁለት ገብረ ዘፈቀደ ሶስት መሐረ በጉባኤ አራት ይሴብሑ እንዘ ይብሉ ስድስት ሰረገላሆሙ ሰረገላ ሰባት አምጣመ ሰሀበቶ ለፈረሱ ተጣይ ሁለት ረዳበ ኤፍራታ ሶስት የዋህ ዘካርያስ አራት ሰቆቃ ወብካይ ስድስት ለአምላከ ምድር ወሰማያት ሰባት ጸሎተ ሃይማኖት ነአምን ሰያፍ ሶስት ታኦስማስያስ አራት ጳውሎስ ወጴጥሮስ አምስት ቀራንዮስ ቀራንዮ ስድስት ጠበብተ ባቢሎን ሕዙናን ስምንት ድንጋት የመላል የሎፋልየክ ወዳቂ አንድ ቦ በቀራንዮ ሁለት ሐራ ዘቀተልዎ ሶስት ምሳሌ ወተነብዮ አምስት ውስተ ሀገሩ ዘነቀራሃ ስድስት ምስጢረ ሀገሩ እንተ አእመረ ጓሄው በሁለት ንባብ ሲመጣ ተነሽ ሁለት አንተ ሞት መስተገብር ሶስት አቢ የደብረ ቀራንዮስ አራት አመሞ ተሞተ ወልደ አዳም ተጣይ ሁለት ረድ ረድ ሀበ ኤፍራታ ሶስት ብሂል ብሂለ ድህረ ብሂል አራት መኳንን ኪሩቤል ወሱራፌል ሰያፍ ሶስት ተነሽ ሁለት ነደ ሶስት ሰሃከ አራት አክሞሰሰ ተታይ ሁለት ሞት ሶስት ህይወት አራት መቃብር ሰያፍ ሶስት ስምዖን አራት ናርዶስ አምስት ለየድወ ተቀባይ ወእለ ፈቀዱ ላይ ተነሽ ስድስት ዘበ መጽሐፍነ ተጣይ ስድስት የዋሃነ ምድር ወዳቂ ስድስት እምኖሃ ዘመና ካልአ ያንግሱ ካልአ ያንግሱ ላይ ተነሽ ሶስት ተስእለ ውስቴታ አራት ተወለጠ ዝየ ተታይ አራት ለአዳም ወሔዋን ሁለት ሲቀበለው ለአዳም ሔዋን ሰያፍ አራት ይትቀደስ ስምከ አምስት ላ- ለዮሴፍ ቢቅ ወዳቂ ሶስት ሀራዊ ሀራዊ በአጭር ማንደርደሪያ ሲሆን ተነሽ ሶስት ዘሞተ በስጋ አራት ዘአፍቀረ ቢጾ ተጣይ አራት መቃብር ዘሙሴ ሁለት ሲቀበለው ላይ ለበትር ጦሮ ሰያፍ አራት ኤልያስ ወዕዝራ አምስት ለኤልያስ ሐራ ወዳቂ ሶስት አዋዲ በኩሉ ማንደርደሪያው አጭር ሆኖ በግዕዝ ጉባኤ ቃና ሲሆን ተነሽ ሁለት ጸልአ ሀገሮ ተታይ ሁለት ቢዘሙሴ ሁለት ሲቀበለው ቢጽሙሴ ሶስት ቅውም ሰሎሜ ሁለት ሲቀበለው ቅውም ትነያ ሰያፍ ሶስት ቶማስ ነጋዲ ወዳቂ አንድ ኦፈጣሪ ሁለት እሉ እሙንቱ ካልአያዙ ቤት መምቻው አንድ ነው።
መወድስ በትዕግስተ ዮሴፍ ናትሪ ላይ ዝማሜ ተነሽ ሁለት ሜ